hello ደህና ዋሉ?
Donkey Tube ነው።
አዎ Donkey ነው። ሰላም አሉ?
እግዚአብሔር ይመስገን።
አሜን። እግዚአብሔር ይመስገን።
ረዴት ይባላሉ ከደብረታ
እሺ ረዴት
ልጠይቅ ነበረ።
ድምፅሽ ግን ይቆራረጣል ረዴት። ከይቅርታ ጋር እ
አሁን ትንሽ ይሰማል። እሺ ምን ነበር?
Donkey Tube online ምዝገባ አልቋል።
አላለቀም ረዴት። ልመዝግብሽ?
አዎ፣ እንትን ኮርሱ የሚሰጥበትን ሰዓት ፈልጌ ነበረ። ምክንያቱም ደብረ ታቦር ነው ያለሁትና እሺ ኢንተርኔት ቀን ላይ ብቻ ስለሆነ የማገኘው ፕሮግራሙን ማወቅ ይቻላል።
ይቻላል። ቅ- እኛ link ኡን ከላክንልሽ አንቺ ማየት ከጀመርሽበት ሰዓት ጀምሮ link ኡ ለሀያ አራት ሰዓት ያገለግላል።
okay ነው። እሺ፣ አዎ አዎ መዝግቢኝ እንግዲያ
እሺ። ስም ማን ልበል ረዴት? አባት ስም
ረዴት ማሞ አስፋው ቆይ አንዴ። ረዴት ማሞ አስፋው።
ማሞ
ስልክ ውሰድ ረዴት ዜሮ
ሀያ ሰባት እሺ
ሰባ እሺ
አርባ ዘጠኝ
ሰባ
አርባ ዘ- ሰባ አርባ ዘጠኝ ዜሮ አንድ እሺ ረዴት አድራሻ ደብረ
እ አድራሻ የት ነው።
ደብረ ታቦር
ማስታወቂያው ምን ላይ ነው ያየሽው ረዴት?
እ YouTube ላይ
እሺ ትምህርቱ የሚሰጠው እንደነገርኩሽ በሳምንት ለሁለት እህ።
ቀናቸው አን- እኛ በላክንበት ሳይሆን አንቺ ማየት ከጀመርሽበት ሰዓት ጀምሮ link ኡ ለሀያ አራት ሰዓት ያገለግላል። ከዛ በኋላ link ኡ ይጠፋል ማለት ነው።
እህ፣ እሺ፣ በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ። አጠቃላይ okay፣ ትምህርቱ መልካም።
የሚሰጠው ሀያ ሰዓት ነው።
እህ።
ክፍያችን አስራ አምስት ሺህ ነው።
okay፣ እሺ። ክፍያውን በምንድን ነው የሚከፈለው?
account ልክሎታለሁ። በ account መክፈል ይችላሉ።
okay፣ እሺ። ስለዚህ ም- ከነገ ጀምሮ መማር ይቻላል ነው አይ ከከፈትኩበት ትምህርት ጊዜ የሚጀመረው በኦንላይን መጋቢት አስራ ስድስት ነው። ከሰ- list አድርገን ጀምሮ።
እኛ እንልክሎታለን።
እሺ እናትዬ፣ እሺ፣ account ልላክ።
እሺ። አዎ ላኪልኝ።
እሺ ረዴት፣ እናመሰግናለን። ሰላም ዋሉ። መልካም ቀን።
እሺ፣ እኔም አመሰግናለሁ። ቻው።
አሜን።